ጤና ይስጥልኝ።
ሄሎ
አቤት ጤና ይስጥልኝ። ድር ገበያ እባክዎት ምን ልታዘዝ?
ይሄ ጫማ ጫማ ሀያ አንድ አ- አርባ ሶስት አርባ ሶስት አርባ- ያለውን ጫማ ፈልግ። ሁለት ሀያ አንድ አርባ ሶስት
ሀያ አንድ አርባ
አርባ ሶስት ሶ- ሶስት መጨረሻ ላይ እሺ ዘንድ ትነግረኛለህ? ስንት ቁጥር እ?
ነው? ስንት ቁጥር ነው?
ስንት? ንገሩኝ። አርባ ሁለት ሄሎ ሄሎ ሄሎ
አድራሻ አድራሻ ንገረኝ።
አራሻ ዋጋው እንደዛ ነው አ?
አዎ እዛው ላይ ባለው ነው የድ- ክፍያ ተጨማሪ ክፍያ የምትከፍለው ምንም አይነት ክፍያ የለም።
እ፣ እዚህ ድረስ ይዞ የሚመ- እዚህ ድረስ ይዞ ይመጣል።
ያለበት ድረስ ይመጣላል። የት ነው አድራሻ?
አራሻ ልባታ
እህ?
ልብርባታ የሚባል አካባቢ
የት
ከልብርባታ